Era distingo ኮምረዶ
አላት
አብሽ ቀና እንዳገኛችሁ ተነስም እንትን ነበረ መላ ቢተጫወተን ካሻውት አድርገን ነበረ ወደ ቴሌብር ማለት ነው። እና ስናናግራቸው ሲአሪፎች እናናግራቸዋል።
እሺ አሁን ሞከሩ ሰማያችሁ።
እ እ አሁን ነው የሞከሩት።
ኧረ ስንት አራተኛ አምስተኛ ቀን ነው።
እሺ ደንበኛችን ስሙትን ምን አሉኝ?
ስሙትን ያሬድ ተፈራ ቁጥር ልንገርሽ፣
እሺ የቴሌብሩን ቁጥር ይንጋ
ሰማንያ ስምንት እሺ
ዜሮ አምስት ሀምሳ ሰባት ሀምሳ ሰባት
እሺ የገንዘቡን መጠን ይንገሩ።
ምን አሉኝ?
የገንዘቡን መጠን አራት መቶ
እሺ ደንበኛችን መረ መዝግብታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account screenshot አንስተው ይልኩልናል።
እሺ ቁጥር ዜሮ ያዝልኝ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ሀምሳ ሶስት አስራ ሶስት ሀምሳ ሶስት ነው ያልሽኝ?
አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ አሁን ደንበኛችን እሺ ከስር ስልኮትንና ስሞትን ያስቀምጡልን።
ስልክና እሺ እሺ
እሺ ሌላ የምረዱት ነገር አለ?
መልካም ስለደወሉን